ሌላው ጠኝ ስትለ
በቦቸራ ወጪ አድርጌ ብሩ አልደረሰ እንትን አለኝ።
እስቲ ቁጥሮት ንገሩኝ።
አስራ ሶስት እሺ ሰባ እሺ ሰላሳ ሁለት ስልሳ ስምንት
አስራ ሶስት ሰባ
ሰላሳ ሁለት ስልሳ ስምንት
ስንት ብር ነው?
እ?
ስንት ብር ነው በ voucher ወጪ ያደረጉት?
ሺ ሁለት
አንድ ሺህ ሁለት መቶ አዎ
መቼ ነው? okay በአስራ አራት ነው።
አዎ
እንዲመለስ ነው የፈለጉት ወይስ አፕ አዎ እንዲመለ ተ- ወደዛ ወደ አካውንቱ ይመለስ።
ወደ ነበረበት ይመለስ?
አዎ
እሺ ትንሽ ደቂቃ ይጠብቁት። እሺ ይመለስልዎት።
እሺ እሺ እናመሰግናለን። መልካም ቀን